ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልህ ኪር ነው?
አዎ እሺ፣ ከ Afriwork Freelance ኢትዮጵያ ነበረ የምንደውለው።
እሺ
እሺ፣ በ secretary vacancy አውጥታችሁ ነበር አይደለ? ዛሬ እያወጣችሁ አዎ፣ አዎ።
ነበር። እሺ፣ pending payment ላይ አግኝተነው ነበር። ያስቸገሩት ነገር ይኖራል ክፍያ ላይ?
okay አሀ አ- እንትን ብለህ ነበረ ምንድን ነው ስሙ በቴሌብር ልሞክር
ምን ብሎት ነበር?
ወይ አስቸገሩት?
እንትኑ አዎ አስቸግሮ የነበረ ግን አሁን ላይ check አላደረግኩትም እስኪ ገብቼ okay።
check ላድርገው
እሺ፣ check ያድርጉትና የሚያስቸግሩት ነገር ካለ ይደውሉልኝ። እሺ?
በዚህ ስልክ አዎ በስልክ ይደውሉ። ይሄኛው busy እሺ።
ከሆነ ደግሞ ቴሌግራም ቻናላችንን ያውቁታል።
አዎ
እሺ እሱ ላይ ቴሌግራም ቻናላችን ላይ bio ላይ አለ። እሺ link ወይም bio የሚቀመጥበት part ላይ እሱ ጋር አዎ።
ስልክ አለ ዜሮ ዘጠኝ ሀምሳ ስድስት ብሎ የሚጀምር ስልክ አለ። በዛም መደወል ይችላሉ፣ በዚህም መደወል ይችላሉ። in case ከሆነ ብዬ ነው።
እሺ እሺ ችግር የለም አሁን check አደርገዋለሁ እሺ check አድርጉትና ይደውሉልኝ። እሺ እሺ እሺ መልካም ቀን።